Hello? hello አቤት። እግዚአብሔር ይመስገን። ይላል ደህና ናችሁ?
ደህና እግዚአብሔር ይመስገን።
ሰላማዊት አቤት ስለ አቤት ዶክተር ነገሪ ሌንጮ ቢሮ ነው።
ቆይ አንድ ምንድን ነው? አ- የኔ መቤት አንዴ ይቅርታ እ፣ እሺ አንዴ ይቅርታ። ምን ትስለው ይልኛል? ከአስር ደቂቃ በኋላ እሺ አንዴ መ- መረጃ ብቻ ማወቅ